Hello Hello አቤት።
ሰላም ከ ChipChip ነበር የምደውልልዎት።
እሺ
ይቅርታ የ- የገበታ ቅቤ order አድርገውን ነበር አይደለ?
አዎ፣
እሺ አልመጣልዎትም ዛሬ።
ዛሬ አልመጣም።
እሺ ነገ የት ይምጣልዎት?
ወሎ ሰፈር ቶሞካ ወሎ ሰፈር።
ቶሞካ።
እሺ ነገ driver ሲደውልልዎት ያንሱ።
እሺ እናነሳለን፣ ችግር የለም። ላኩት ብቻ ነው።
እሺ እሺ፣ መልካም ምሽት። እሺ thank you። እሺ ጠዋት ነው የሚመጣው?
እሱን አላወቅኩም። ወይ ጠዋት ላይ ይደውሉና check ያድርጉን። የ driver ቁጥር እንሰጥዎታለን። የት እንደደረሰ check ያደርጉታል።
እሺ እሺ፣ thank you።
እሺ መልካም ምሽት።